hello ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዳዎት?
ይኸውልሽ ቅድምም ደውዬ ነበረ። ትላንትና አውጥቼ withdraw አድርጌ አልገባልኝም። ስምንት መቶ ብር
እሺ withdraw ነው withdraw አድርጌ አራት መቶ አራት መቶ ብር አድርጌ እስካሁን እንትን አላለችኝም።
እሺ ቤት ወይ ስልክ ቁጥሮትን ይነግሩኛል?
ዜሮ ዘጠኝ አስር እሺ ዜሮ ዘጠኝ
እሺ ዘጠና አንድ ሰባ አንድ
እሺ የትናንትና ነው ያሉኝ?
የትላንትና ማታ
እሺ check እያደረኩት ነው እንዲጠብቁኝ እሺ process ላይ ይገባሉታል። ትንሽ ይጠብቁታል።
እሺ እሺ እሺ ስለደወሉልን አመሰግናለን። መልካም ምሽት።